አራራይ እብላይለ ተግባሩ ያሰስል ባተ ሰአል ሚካኤል ድርብ ሰአ ሰአልሚ ሰአል ሚካኤል ሰ መጀመሪያው ሰአል ሚካኤል ሁለተኛው ሰአል ሚካኤል ለመለየት መጀመሪያው ሰአል ሚካኤል ሰላይ ሁሉም አንድ ነው። ሁለተኛው ድርቡ ማለት ነው። ሰአል ሚካኤል ለነፍሰ ኩልሆ ፍጥረት ሰአላዲ ሀበይክልኩሎ ተንብላዲ እያጐህንዲ ሳይሎ ድርብ ተንብላዲ እያጐህንዲ ሳይሎ